ሄሎ ሄሎ ጤና ይስጥልኝ። አባኮት ምን ልርዳው?
እንትን ጨዋታ ጫው እንትን ትላንት ጫዊሴ
ምን አለኝ?
ትላንት የሰዓት የሀምሳ ብር አሸንፌ እስካሁን አላከኝ።
እሺ ይገባሉታል። ትንሽ የሲስተም ችግር አጋጥሞ ነው። ሲስተካከል ወዲያው ይገባሉታል። እየተሰራ ነው። ወዲያው ይገባሉታል። ሲስተካከል ችግር የለውም። ሲስተም ላይ ስላለ
ሀያ አራት ሰዓት ስላለፈ ብዬ ነው።
ኧረ ችግር የለውም። ያው በእኛ ችግር ስለሆነ ይገባሉታል።
እሺ እንደዛ ከሆነ ችግር የለም።